ለስንታየው ነው ይምጣልኝ አለችው በሌላ ስልክ።
ሄሎ ሄሎ ሄሎ ወይ ወይ customer ሯ ማለት ነው ትናንትና እ እ ይምጣልኝ ስትልክ ብላ የደወለችበት ስልክ አለ አይደለ?
አዎ አዎ ትናንትና ይምጣልኝ አለች። እስቲ screenshot ላከውና call log ኡን ማለት ነው የደወለችበትን screenshot እሺ ላክልን።
እሺ እሺ እሺ እሺ screenshot አቸውን ስልኩን ላክልሻ ባንቺ ነው።
አይ screenshot ኡንም ላከውልን። call log ኡን ነው ሰዓቱን ማወቅ ፈልገን ነው።
እሺ እሺ እሺ እሺ እሺ እሺ